ቤት ነው የምንረዳው።
hello ትናንትና ማታ ሀምሳ ብር ለማስገባት በቴሌ ብር ላይ እስካሁን አልገባልኝም።
message ኡን ቴሌግራም ላይ ልከህልናል?
እ?
message ኡን ቴሌግራም ላይ ልከህልናል?
አዎ
ማን ልበል የቴሌግራም ስምህን?
አ- አብዱሰላም እስቲ አብዱሰላም hi በለኝ እሺ፣ እንዳገኘውና ከዛ እንዳስተካክልልህ።
እሺ፣ ሄሎ
እሺ፣ እሺ በቴሌግራም ሀይል
መልካም ምሽት።
ያው ብያለሁ።